ኢንስቲትዩት
ሰላም ጤና ይስጥልኝ። አዲስ እንትን ኮሜዲ ስታንዳፕ እንትን ለማለት ነበረ።
እሺ ይቻላል። ነገ በቀኑ አስራ አራት አስራ ሁለት ሰዓት ይጀምራል።
ስንት ሰዓት? አስራ ሁለት ሰዓት ሁለት ሰዓት ይጀምራል። ሴትን የት አለ?
በገ- ምናምን ሲል የሚስ ሚካኤል ኢኮኖሚክስ አፕሊኬሽን ኢንስቲትዩት ኦኬ። እንዴት ነው ትኬቱን መግዛት የምንችል ነው?
ትኬቱን እዛው ነው መግዛት የሚችሉት። ከስድስት ሰዓት እስከ ሶስት ሰዓት ባለው ትኬቱን እዛው መጥተው መግዛት ይችላሉ። ቦታ ለመያዝ ግን ቅድሚያ
ምን አልሽኝ?
መግቦት ሌላ ቦታ ለመያዝ ቅድሚያ መግቦት። ስሞትን ይንገሩ።
okay። አንተ ነው ደግሞ
አንተነህ ወንድሙ። እሺ እና ለስንት ሰው ምና- ነው ቦታ እና የተዘጋጀው?
ሁለት
ለሁለት ሰው። እሺ ስልክ ቁጥሮትን ይንገሩ። ዜሮ ዜሮ ዘጠኝ ሀያ አንድ ሀያ አንድ ሀያ ዘጠኝ
ሀያ ዘጠኝ ሀምሳ አንድ ዜሮ ዜሮ
ሀምሳ አንድ ዜሮ ዜሮ። እሺ ስለዚህ መግቢያ አራት መቶ ብር ነው። አስራ ሁለት ሰዓት ነው የሚጀምረው። ቀደም ብለው መጥተው ስድስት ሰዓት ስድስት ሰዓት አመሰግናለሁ።
ጤና ይስጥልኝ ኢንስቲትዩት